ጤና ይስጥልኝ ቴሲ አበራ መረጃ ማዕከል
አብሮ ይስጥልን። ይሄ አየር ትራንስፖርት ነው አይደለ?
አዎ
የት የት ነው መንገድ ያለው? ወደ እንግሊዝ ለማር ፈልጌ ነበር፣ ለንደን ከተማ።
ለንደን ነው የፈለጉት?
አዎ
ለመቼ ነው ለንደን?
ቢያንስ ለጠር
እ
ለጠር ድረስ አካባቢ
መቻሉኝ ይቅርታ፣
ጠር ድረስ አካባቢ ቢያንስ።
ድምጾት ይርቃል። ቀኑን በስርዓት ይደግሙልኛል።
እሺ ለጠር በቃ ጠር አካባቢ ማለት ነው።
ጥር ላይ
አቤት ጥር ነው ያሉኝ?
አዎ አዎ፣ እዛ ግድም ሄሎ።
እሺ አንዴ እያየሁሎት ነው አለው።
እሺ
ይቅርታ ትንሽ ቆይተው ይደውሉናል። system እያስቸገረን ስለሆነ
Hello።
Hello፣
አቤት።
System እያስቸገረን ስለሆነ ነው ወይ ትንሽ ቆይተን እንደውሉት?
እሺ እሺ ቁጥሩት?
እሺ እሺ እሺ፣ እሺ። እናመሰግናለን።
እሺ